hello
አቤት ጤና ይስጥልኝ። እባክዎት ምን ልርዳ?
እንትን ይሄ ጥያቄ ምናምን ተብሎ
ምን አሉኝ?
ጥያቄ ምናምን ተብሎ ሰማንያ አምስት
ዘ- ምን- ዘ- ዘጠኝ ስንት አምስት
ሰማንያ አምስት ላይ ያውቃል የቴሌቪዥን የቴሌቪዥን ደንበኛ ነበሩ።
አ- እና አሁን አልፈለግኩማ ብዙ ቀን ዝም ብሎ ይቆርጣል። እኔ እየተጠቀምኩ አይደለም።
okay game ኡን እየተጫወቱ አይደለም።
አዎ እኔ እየተጠቀምኩ አይደለም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ስድስት ቁጥርን ይንኩና ያቋርጡ።
እሺ፣ እሺ።
ብቻ አመሰግናለሁ።